አቤት ጤና ይስጥልኝ።
አውራ ስጥልኝ።
ምን ልታዘዝ? ቴሌቪዥን ነው።
ስለዚህ ስል ለቴሉ የእንትን ለአጠቃቀሙ አጥቻለሁ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ መረጃ እንዲመጣሉት።
እሺ የቴሌ ብር አጠቃቀሙ እንትን ያድርግልኝ።
ቴሌብር ሳይሆን ቴሌቪዥን ነው፣ ይሄ ጌም ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው መጀመሪያ ይደውላሉ።
እሺ
ከዛ ሰባት ቁጥር ይጫኑና አማርኛ ያደርጋሉ።
እሺ ኮከብ ዘጠኝ ኮከብ ዘጠኝ ሰማንያ አምስት
ሰማንያ አምስት ከዛ መሰላል አዎ ከዛ ይደውላሉ።
ሰባት ቁጥር ይጫናል መጨረሻ።
አዎ
እሺ መዘግናል እሺ እሺ እሺ